ሄሎ ሄሎ፣ ሰላም እኩዬ ሰላም ነሽ?
ነው። እግዚአብሔር ይመስገን።
ከ- ከየዋዝ ነው የምደውልልሽ።
እሺ ሁለት ማሽን ነበረ ማለቃቸውን ታይልኛለሽ?
እሺ፣ በምን ነበር የገቡት?
አንደኛው power ነው፣ አንደኛው ደግሞ prin- printer መሰለኝ።
እሺ
ትደውይልኛለሽ?
የማሽን ቁጥር ንገረኛ።
አንደኛውን ነው የማውቀው። አንደኛውን እዛው ትፈልጊዋለሽ አንቺ። ዜሮ ዜሮ ስድስት ሰላሳ ሁለት ፒኬ።
ሄሎ አቤት እሺ ዜሮ እ፣ ስንት ቲኬ ፒኬ ዜሮ ዜሮ ስድስት ሰላሳ ሁለት